hello hello hello።
አቤት፣ አይሰማም?
አዎ አሁን ይሰማል። ሰላም ነው?
እግዚአብሔር ይመስገን። lounge tube ነው።
አዎ እንትን ድሬዳዋ ቦታ ለማስያዝ ነበር እኔና
እሺ፣ ስሙትም አልበል
ደጀኔ ኢዶሳ መኩሪያ።
እሺ፣ ስልክ ቁጥር ይንገሩኝ። ዜሮ ዘጠኝ
ዜሮ ዘጠኝ ሀያ አራት ሰላሳ ሰባት ሀያ አራት ሰላሳ ሰባት ሰባ አንድ ሀምሳ ዘጠኝ
እሺ፣ መደበኛ ነው VIP?
አይ መደበኛ regular።
እሺ፣ ለስንት ሰው ነው ቦታ የሚያስይዙት?
እ፣ ስንት ነው price ኡ?
መደበኛ ሶስት መቶ ብር
እ፣ እሺ ሁለት ሰው ሁለት ሰው ሁለት ሰው። እሺ፣ ትኬቱን አዎ።
እዛው በቦታው ያገኛሉ። እዛው ከአሁን ጀምሮ እዛው ነው የምንከፍለው?
አዎ፣ አዎ፣ ክፍያውን እዛው መክፈል ይቻላል። transfer ም cash ም እዛው ይቻላል።
አይ እሺ፣ አይ በቃ እሺ፣ እሺ፣ እሺ፣ እና መልካም ቀን።
እሺ፣ thank you